አልነበሩም እባክሽ ዝም ብለው ከዛ ዝም ብለው ቀምሷቸው ዝም ብለው ዝም ብለው ነው የመጡት። ተኛን እንዴ እረፍት ናፍቀናል እንጂ በጣም ደግ እኔ ደግሞ church church የምንሄድ መስሎኝ በጠዋቱ ተነስ Hello Hello ጤና አቤት ይስጥልኝ።
አብሮ ይስጥልን
ከ We Plus Solution ነበር የደወልኩት።
እ?
ከ We Plus Solution ነበር የደወልኩት። ፎቶ ግሬስ ነው አይደለ?
አ
እሺ company ያችን አንድ app develop አድርጓል ነው እሱ እስከ ሀምሳ በላይ service ኦች አሉ። ከ service ኦቹ አንዱ ደግሞ የፎቶ ቤት service ነው እሺ እና እሱ ላይ እንድትመዘገቡ ነበረ። በነፃ ነው። ስትመዘገቡ ስልክ ቁጥራችሁ፣ አድራሻችሁን የምትሰጡት service እኛ app ላይ ይኖራል። ማንኛውም ተጠቃሚ የፎቶ ቤት service የሚፈልግ ሰው እናንተ በቀላሉ ያገኛችኋል ማለት ነው Okay
እና እንድትመዘገቡ ነበር።
ነው መዝገብ ይቻላል
እሺ link ልላክ ወደ app ኡ መስዳችሁ በዚህ ቁጥር።
እሺ
እሺ አመሰግናለሁ። መልካም ቀን።
Okay okay